ጤና ችግር ማከል ባክሙ ድረስ
እስቲ ከኮምቦልቻ የተነሳ ማወቅ እችላለሁ እንዴ? ልብ
መድረሻ ሰዓቱ ነው።
አዎ
ስንት ሰዓት ላይ ነው የተነሳው? ከዛ
እ ከዛ ስንት ሰዓት ላይ ነው የተነሳው ከኮምቦልቻ?
አያሳየም አንተ ጋር እኔ ጋር ያለኝና አሁን ስለቆየብኝ ስድስት ሰዓት ከሩብ ነው plane ውስጥ ልገባ ነው ያለኝ።
ምን አሉ?
plane ውስጥ ልገባ ነው ያለኝ ስድስት ከሩብ ነው።
okay እሺ።
ያቆያል እንዴ አባ?
አያቆይም። እስኪ እያየሁ ነው። ከቁ- ከሌሎች ቦታ የገባ ነው የሚታየው።
ስራ ስድስት ሰዓት ጀምሯል?
ተነሳ ያለኝ አይደል?
እ ስድስት ሰዓት ነው ከኮምቦልቻ ተነሳ ያለኝ።
ያለኝ እንደዛ ነው። መነሻ ሰዓቱን አያሳየም ላንተ?
እኮ አይ ብዙ fli- አሁን ብዙ flight ስላለ ነው።
ይሄ ስድስት ሰዓት እሺ።
ይቅርታ ወይ ምናልባት flight number ኡን ያውቁታል?
ኦ በቃ